hello ጤና ይስጥልኝ መሰረት ነኝ።
አርባ ዘጠኝ ሀያ ስድስት መሰረት አርባ ዘጠኝ ሀያ ስድስት ምን ሆነብክ?
ስልክ customer ሯ በፊት ና ብላኝ ነበረ። አሁን ደግሞ ስልኳ connection ይሁን ኔትወርክ ይሁን እኔ ግራ ገብቶኛል። እንግዲህ እያለ ነው እምቢ አለ። አርባ ዘጠኝ ሀያ ስድስት ነው። ስምህን ንገረኝ እስቲ።
ዘነበ ዘነበ እሺ፣ አሳውቅልሃለሁ። ከአስር ደቂቃ በኋላ ደውልልኝ እሺ። ከየት ነው ያዝከው ዘነበ?
ማይካ አንድ ፕሊዝ።
እሺ፣ እሺ፣ እሺ፣ አሳውቅልሃለሁ፣ ደውላለሁ። እሺ የቻኖሌውን ባያወጣው ሾፕ ካንስ ላይ ትጽፊለት እና እንዲህ ማያስ ብጽፊው አይ ከሱ ጋር ተስማምቶ መያዝ ይሻላል ከምትጽፊው። ነገ ደግሞ ቢጠይቁሽ እናቴ በመውጫሽ እንደዚህ አይነት ነገር ውስጥ እ ዘነበ ፎቅ ላይ ወጣች ሴትዮ ስልኳ ብሎ ዶላር አላውቅም ብያለኝ ነው።